አመሰግናለሁ። ጤና ይስጥልኝ።
እሺ ይሄ ከአሪፍ ቤ ነበር አሁን ደውለውልኝ ነበረ።
አዎ ብር ጥረት ያረግ ስልኩን ያ- ይዘውታል?
አዎ message እየላኩኝ ነው ዘጠና ሁለት
እ ምን አሉኝ?
ዘጠና ሁለት አስራ ሶስት ዜሮ አንድ አንድ አምሳ አምስት አዎ። የማረጋገጫ መልእክቱን screenshot አንስተው ሙ- ከሙሉ ስምዎት ጋር እሺ እሺ ይልኩልኛል እና ሌላ መረዳት ነገር አለ?
አይደለም ይሄ ብቻ ነው እሺ ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎቱ ያለውትን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።